ጤና ይስጥልን ቤስት ቤስት ቤቲ ነኝ የምልለው።
ቤቲ እንዴት ዋልሽ?
ሰላም አለ ጠዋት አስራ ሶስት ሺህ ብር ከ- ወደ ህብረት ባንክ ልኬ ነበርና አልገባም።
በዚህ ስልክ ነው ሰባ ሰባት ስልሳ ሶስት ሰማንያ አራት ሚል
እም፣ እኮ እሺ፣ አንዴ ትነግረኛለህ። እሺ እሺ።
ንገረኝ።
ዜሮ አስራ ስምንት እሺ ሰባ ሰባት ስልሳ ሶስት ሰማንያ አራት
እኮ ይሄ የደወልክበታል።
አዎ
እሺ ወደ ቤንያም ተካ ነው ብርሃኔ ተካ።
አ- አዎ እሺ ንገረኝ account number ህን።
ሀያ ሰላሳ እሺ
አርባ አንድ እህ አስራ አንድ እሺ አራት መቶ እሺ ሀያ ስምንት ዜሮ አስራ ስምንት ሚል እሺ። ስለዚህ እ?
confirm አድርጌልሃለሁ። እሺ እሺ thank you ይገባልሃል። ስለደወልን አመሰግናለን። መልካም ቀን።
ለአንቺ ሚሆንሽ አሜን።